ጤና ይስጥልኝ አዶናስ።
ሰላም ጤና ይስጥልኝ የኔ መቤት፣ እንዴት ዋልሽ?
አብሮ ይስጥልኝ እግዚአብሔር ይመስገን።
እግዚአብሔር ይመስገን። ዊን ታባላለሁ ከ We Plus Solution ነበር የደወልኩልሽ።
እሺ እኔና እሺ ስልኮትን ያገኘሁት ከኢንተርኔት ላይ ነው። እኛ እ- We Plus Solution አንድ app ይዘን መጥተናል ከሀምሳ በላይ መተግበሪያዎች ያሉት።
okay እናንተም አገልግሎታችሁን በእኛ service ላይ በማስተዋወቅ ወይም register በማድረግ አገልግሎትዎን ማስተዋወቅ ይችላሉ ለማለት ነው።
እሺ እኔና ቤት ደውልና Okay።
እንትን ማኔጀሩ ሲገቡ ነግራቸውና okay ይደውሉልሻል። በዚህ ቁጥር ነው አይደለ?
ይቻላል። አዎ በዚህ ቁጥር መደ- እሺ እኔ ከፈለግሽ link ልላክልሽ እና አ፣ link ኡን አይተሽው አንቺ በዛም ስልክ contact ማድረግ ትችያለሽ።
ይቻላል። እሺ እኔ ፍቅር እሺ ሰላም መላክ ይቻላል።
አመሰግናለሁ።
ምንም አይደልና በጣም ቴሌግራም ስላለን በሱ መላክ ይቻላል።
በቃ ልክልሻለሁ። አመሰ- በዚህ እሺ።
ስልክ ልላክ።
አዎ በዚህ ስልክ ላይ አመሰግናለሁ በጣም ምንም አይደል እኔና ኦኬ